ሄሎ
ሄሎ
ሰላም ጤና ይስጥልን። ዶንክ ቲዩብ ነው።
ቅድም የደወልኩት ልጅ ነበርኩ፣ ግን አሁን አንቺ እንዳልሽኝ አድርጌ ይኸው መልሶ ወደ አንቺ ነው ያመጣኝ።
okay አሁን ይሄ የወጌሻ ዩቲዩብ ስልጠና ነው እየመዘገብን ያለ ነው በዚህ ስልክ።
okay እኔ አሁን ዘጠና አንድ አስራ አምስት ብዬ ደወልኩ። ከዛ እ፣ የበጎ አድራጎት ምናምን አለ። ከዛ ሁለተኛው ላይ ስታንዳርድ ኮሜዲን ለማኝ ስታንዳርድ ኮሜዲን ለማኝ ታዋቂ ስታንዳርድ ኮሜዲን ለማግኘት ሁለት ሚጫኑ ሲል ሁለትን ስነካ መልሶ ወደ አንቺ አመጣኝ።
ሁለትን እኔም ስለማነሳ ነው ስታንዳፕ ኮሜዲም ለመታደብ እንጂ ይደውላሉ። ለዛ ነው
እኮ አሁን እኔ ማለት እሱን ነበረ ማግኘት የፈለኩት።
እኮ የኮሜዲያን እሸቱ አሲስታንስ የሚለው ላይ ይደውሉልን።
ከዚህ የተለየ አሁን ከዚህ ከሁለተኛ የተለየ ሌላ የተለየ ምርጫ የለኝም
አይ አለ እስከ ሰባት ይሄዳል። እሺ ስሞትን ይንገሩኝ፣ እ ስሞትን ይንገሩኝ።
በህፃናት ጋሻው
ለምንድን ነበረ ኮሜዲያን እሸቱን ማግኘት የፈለጉት?
እ፣ ከሳይንቲስት ሮዳስ ጋር እንደገናኘ ነበር።
ሮዳስ
አዎ
እንደዚህ አይነት ስራ እንትን አንልም። ለማንኛውም ግን አስተላልፍልዎታለሁ እ አስተላልፍልዎትና እንደውልልዎታለን። አሁን የደወሉልን ስልክ የእርስዎ ነዋ።
አዎ
እንደውልልዎታለን። እሺ፣ እሺ መልካም ምሽት።
ቻው